Hello Hello ሶል Hello በረከት ወይ አማን ነው አለን አለን አለን። እኔ መለ ሶል ንጹህ የምትባል order ወጥቶ አለ እንዴ?
ንጹህ አ ንጹህ driver ኡን የሚለው- አዋርቼው location ኑ አስኮ ስለሆነ አስቀምጬዋለሁ አለ።
አልወጣም አዎ አልወጣም አልወጣም
እኮ ነገ ነው የሚሄድላት ነው።
ነ- ነገ ነገ ነው የሚሄድላቸው ግን እስቲ unpick ኡን እንሙላቸውና አሁን office እየመጣው ነው አ unpick ኡን እሞላላችሁና
አ ከዛ በኋላ ለነገ የሚወጣም ወይ ለ- ከነገ ወዲያም የሚወጣም ስለሚኖር አ አንድ ላይ እ፣ እንትን እላችኋለሁ አስተካክልላችኋለሁ Okay አሁን ደውላ። ስለዚህ በ location ምክንያት አልመጣም ልበላታ።
አ በ location ምክንያት አልመጣም የእሷን ግን ነገ ይመጣልሻል ብላት I think ብዙ እቃ ነው መስለኝ ያዘችው አ ወደ ሶስት እቃ አራት እቃ አላት።
አ እሷን ነገ ይመጣልሻል ብላት ኦኬ እሺ እሺ